hello hello አቤት አቤት።
ሰላም ጤና ይስጥልኝ። እንዴት አረፈድክ?
እግዚአብሔር ይመስገን።
የአቶ ናታን ስልክ ነው አይደለም?
በትክክል ሰላም እንዴት አለ? ከዚህ በፊት contact አድርጌ ነበረ ከሴም ፎር ኪድስ ነበረ እንደውልልህ እንደዋወላለን። እሺ እሺ ያው እሺ።
አም፣ አስኮ አካባቢ አዎ።
እንደነበርክና ትራንስፖርት arrange አዎ።
ላድርግ ብለኸኝ ነበረና አዎ እኔ ያው ላይ ደረስኩኝ።
አጋጣሚ እንዳልኩሽ field ወጣሁኝ እና እሺ በአጋጣሚ አሁን ያለሁት ወደ ጎዴ አካባቢ ነኝ እና ወደ ሶማሌ ክልል ውስጥ ገባሁኝ። ይህንን ተነጋግረን የሆነ እሺ፣ ገና አሳይን አረጋለሁ ስል እንደዚህ የሆነ እንቶም እንትን ለማለት ከዚህ ሆኖ ደግሞ አስቸጋሪ ነው የሚሆነው አይደለ እና አዎ እሺ።
እንደመጣው እሱን fix እናድርግ ልደውልልሽና አለኝ ስልካችሁ አዎ ስልክ አለ አይደለ? እሺ ያው አዎ።
remind ላድርግ ብዬ ነው የ class ጊዜ በጣም ደስ ይለኛል።
ያለበትን እ፣ ሀሳብ ነው።
ተከታተይኝ፣ እኔ ደስ ይለኛል። ተከታተይኝ እሺ፣ እ፣ ወ- እኔ ለመጣሁኝ fix እሱን ች- እንትን እናደርጋለን እሺ፣ fix አንተ እናደርጋለን።
ስታስተካክል በተለይ ነው weekend ኡ ላይ የምታሳውቅ።
አ፣ አዎ፣ እሺ፣ እሺ፣ ማየ እሱ እሱ።
አመሰግናለሁ። መልካም መልካም መልካም thank you